hello ሰላም ጤና ይስጥልን። አዲስ ምልክት
Instagram ላይ advertisement ኣችሁን አይቼ ነበረ። scholarship ምናምን አለን የሚል እና ስለሱ ማወቅ ፈልጌ ነው።
ይቻላል። scholarship ጣሊያን እና ቻይና ሚካንድ scholarship አለ። ከዛ ውጭ ደግሞ partial scholarship ደግሞ ኦስትሪያ ዛ ለማስተርስ እና ለ bachelor ተማሪዎች
partial ትንሽ ታብራሪልኛለሽ?
partial ማለት tuition fee ብቻ ነው cover የሚያደርጉት። tuition fee ብቻ ነው cover የሚያደርጉት። ሌላውን ግን ዛፍ ነው cover የሚያደርጉት።
የ job opportunity ያለው ነው እዛ እንደ አዎ አለው።
okay full ኡስ
እ?
full scholarship ውስጥ full scholarship ኡ በትምህርት ቤት ግብያውን፣ accommodation፣ transport እና food cover ያደርጋሉ።
okay ከ- ከእኔ ምንድን ነው የሚያስፈልገው ለሱ?
okay Telegram ላይ ሲታረጉልኛል requirement እንድልክለት
okay እሺ